teller ነኝ።
hello ፍቅር፣ ወይ
እንደ አጋጣሚ ተቃራኒ order ይዤ ነበር እና
እ እንድ- እንድታስወጪልኝ ነበር።
እሺ ሁለቱንም ያረኝ።
እሺ። ሀምሳ ሀምሳ ሁለት ሰባ እና ሀምሳ ሁለት ሰባ እሺ ሰባ
እና ሀምሳ ሁለት ስንት?
ሰባ አንድ ሀምሳ ሁለት ሰባ አንድ አ እሺ፣ ጠብቀኝ። ግን ያንቺ እንትኑ ይመስለኛል ከዚህ ከራሱ የኛ ምንም ነው። እኔም በጣም ሴፍ ነው ማርያምን የስ እንትን በይ አስቀይሪ ወይም ደግሞ እዚህ ጋ እ፣ ቶላ አቤት ሄሎ የትኛው ነው እንዲወጣል የፈለከው?
አይ እኔ ከ- ከቻላችሁ ኤርኒንጉን ወይ አስተካክልኝ።
በቃ እንደዛም ይቻላል። አዎ ሁለቱንም አርኒንጉን ሊልክ ሁለቱንም ትሰራዋለህ ቶላ አ አ እ በቃ እሺ አስተካክልላለሁ። እሺ አብዬ።